Hello. Hello.
Hello
አዎ፣ ጤና ጤና ይስጥልኝ።
ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን።
አቤት እንድርዳው።
አቤት
Hello፣ አይሰማም?
አ- አዎ፣ አይሰማም። ጫጫታ አለ ከኋላ።
አይሰማም?
አ- እም፣ አይ እኔማ ይህንን ከኢቢኤስ ላይ እንትን ብዬ ነበረ ስልካችሁን ወስጄ የደወልኩት እሺ። ታዲያ ምን- እና እም፣ ጉዳይ እንናገር።
አዎ፣ ከሱ በፊት ግን እ፣ በአንድ ደቂቃ አስራ አምስት ብር ነው የምንቆጥረው።
እ፣ አ፣ okay አለ አዎ፣ በፓኬጅ ደግሞ አይሰራም። ስለዚህ መቆራረጥ እንዳይኖር በደንብ ካርድ መሙላቱን እርግጠኛ ሁን።
አሁን በደንብ ካርድ ሞልቼ እ፣ እህ፣ እህ። እሺ ሚሚሽ እርግጠኛ ከሆኑ ካርድ አለ መቀጠል ስልክሽ በደንብ ስልክሽ ካርድ አለው በደንብ መቆራረጥ እንዳይኖር ብሎኝ ነው። እሺ እሺ